Vacuum no doubt. Hello,
ሰላም all right.
እንትን ዲፖዚት አድርጌ ጌም ላይ
እሺ
ዲፖዚቱ ጠፍቶ ነበር። በዚህ ቁጥር
ምኑ ጠፍቶኝ ነው ያሉኝ?
እ?
ምን ጠፍቶብኛል ነው ያሉኝ?
deposit ያደረኩትን ብር game ላይ አላገኘውም ነበርና ይመለሳል ተብሎ ተመዝግቦ ነበር።
እሺ በዚህ ቁጥር ነበር ያስመዘገቡት?
አዎ እሺ ስምዎትን ይንገሩኝ።
ሸርማኪ
ማን አሉኝ?
ሸርማኪ።
እሺ ደንበኛችን እያየሁልዎት ነው። ትንሽ መስመር ላይ ይጠብቁኝ።
እህ እህ
መስመር ላይ ያሉ ደንበኛችን።
መቼ ነበር? ሁለት ሳምንት አይሆንም።
እሺ ደንበኛችን ስላስጠበቅነዎት ይቅርታ። እዚህ ጋር እንደሚያሳየኝ እ፣ ተስተካክሎልዎታል። ትናንትና ማለት ነው የተስተካከለው
ስንት ሰዓት?
እ፣ ማታ ላይ ነው ትናንት ማታ ላይ። ስለዚህ የኩዊክቤት account ኦትን check ያድርጉ።
እ እ እ የኪክ ብር account ኦትን check ያድርጉት። በእኛ በኩል የምን?
ተስተካከለ።
የምን account ኤ ላይ ነው የሚገባው ወይስ ቤ- ቤ- game account ላይ?
የ game ኡ የኪክ ብር account ኦት ውስጥ ነው የሚገባው።
የኩዊክ ብር account አልገባም
እሺ በድጋሚ ይዛ አሁንም check ያድርጉትና ካልገባ ራሱ አልገባም betting ኦችን አስር ጊዜ።
ያናግሯቸው።
betting ኦቹን በምን ቁጥር ነው ማናግራቸው?
ምናልባት website ላይ ቁጥራቸው ሊኖር ይችላል።
እ?
በእኛ እ?
በኩል እ?
ምናልባት website ኣቸው ላይ ቁጥራቸውን ሊያገኙት ይችላሉ።
site ኣቸው ሰው ላይ የሚጫወቱበት ላይ ማለት ነው site ኡ አ ላይ እሺ እዛ ላይ ይፈልጓቸው። በእኛ በኩል ተስተካክሏል።
አይ አይ እሺ እሺ ደንበኛችን መልካም ምሽት ይሁንልዎት።